ለዛ ነው
ሄሎ ጤና ይስጥልኝ። ከችብችብ ነበር የምደውለው።
እሺ ይቅርታ vegetable noodle አልመጣልኝም ብሎ complain አቅርበው ነበር።
አሀ እሺ የት ነበረ ሰፈር የሞሉት? ይቅርታ ጥቁር አንበሳ ቸርችል ቸርችል ጥቁር አንበሳ እሺ እሺ አ እንትንም መጥቶልኛል ምንድነው ብዙ ጊዜ ደውዬ ነበርና ሽንኩርት ዘግይቶብኝ እሱን ሰጥተውኛል። ዛሬ ተቀበልኳቸው።
OK መጥቷል። ስለዚህ noodle ኡ ብቻ ነው የቀረው መጥቷል። እሱ ብቻ ነው የቀረው አስራ ሰባት noodle።
አስራ ሰባት እሺ እሺ ነገ ይመጣልዎታል። መልካም ምሽት ይሁንልዎት።
እሺ እሺ አመሰግናለሁ።
እሺ